Oui. እ? ይችላል አገናኘውና ኮኔክት አድርገው ኮም- ላፕቶፕ መቁረጫውን በአንድ በእንትን እናደርገዋለን።
ይላል ሄሎ
Hello Hello አቤት ሰላም ነው
እግዚአብሔር ይመስገን አለን አለ። ምንድን ነው የሚጫነልህ? ማን ያክል
virtual game ነበር የምሰራው እሺ
ኮምፒውተር busy ሆኖ ሲያስቸግር restore አድርጌ ነበር እኮ ምን እንጫነልህ ታዲያ?
game ኡን የውሻውና እንትን Keno
አይ ምንም የሚጫን ነገር እኮ የለውም። በምን በ link ነው አይደል የምትሰራው?
አ እኮ በቃ የተላከልህ link አለ፣ cashier account አለ አይደለ?
አላ እኮ እሱን አስገብተህ እኮ ስራ መጀመር ዲሽን ካስተካከልከው በፊት እየሰራ ነበር አይደለ?
አ እኮ በቃ እሱን ማስተካከል ብቻ ነው። ሌላ ነገር እኮ አይጠበቅብም። ያው እንትኑ link ኡን copy እያደረኩት ነው እኔ። ያው link ኡን copy አድርገህ ላሉ እዚህ እንትን ላይ የካ- እም።
cashier ኮምፒውተር ላይ በቃ login አድርግበት በ cashier ኡ። ከዛ ዲሹን አስተካክለው ከዛ ይሰራል በቃ system ኡ።
እሺ እንደዛ ነው የሚሰራው እንጂ ምንም የሚጫን ነገር እኮ የለውም።
እዚህ ላይ መጻፍ ነው አዎ በቃ እዚህ ላይ እንትኑ ማስገባት ነው የተላከልህ አለ አይደለ? ካሸር አካውንት ምናምን አ እሱም ማስገባት እንትኑ አላስገባልህ የአርዲ ሬዲዮን ረዘም ስለምትል እንዳይከብድህ ያው አሁን አንተ አስገባ በቃ እዚህ ጋር ዶሜን ላይ ቤት ቤት ነው ዩዘርና ፓስወርድ አስገባ ከዛ በቃ ይሰራላል
እሺ